Hello አዎ
አሁን ደውለው ነበረ እሺ የባንክ ቁጥርዎን ይንገሩኝ እስቲ ባንክ ቁጥሩ አዎ አይ ኤፍ ዲ ባንክ አንድ ሺ አንድ ሺ
ስልሳ ስልሳ
ሰባ አምስት እሺ ዜሮ ስድስት እሺ
አዎ አንድ መቶ ሰባ ዘጠኝ እሺ
አዎ
confirm ተደርጓል እሺ ሁለቱም processing ላይ ነው ትንሽ ቆይቶ ይገባል ትንሽ ቦታ ይገባል አዎ ከስንት ደቂቃ
ወደ ባንክ ስለሆነ ትንሽ ሰዓታትም ሊቆይ ይችላል አንድ ሰዓት ምናምን እሺ አንድ ሰዓት ምናምን ይቆያል እሺ መልካም ቀን እሺ አመሰግናለሁ